ጤና ይስጥልን ቪዛ ኢትዮጵያ ኤደን ነኝ። እባክዎት መለዳት
ጤና ይስጥልኝ። መስመር ላይ ጠብቀኝ ብለሽ ነበር ኤደን፣ አንቺ ጋር ነው መሰለኝ።
ጤና ይስጥልን ቪዛ ኢትዮጵያ ኤደን ነኝ። እባክዎት መለዳት
የድራፍት ይሰማዎታል? ለመኛት
አሎ፣
ቅድም ቲ ነንበር ነግረውኝ
መስመር ላይ ጠብቅ ብለሽኝ ተቋረጠ መሀል።
አዎ ተቋረጠ። ናቲ ግሮሰሪ ነው ድርጅት ወስን አዎ ግን የሁሉም ነው in fact የዚህ ብቻ ሳይሆን ማህበራለን ይሰማል ይሰማል
በማል የተቆራረጠ ነው ኔትወርክ ነው መሰለኝ ናቲ ግሮሰሪ ነው የድርጅቱ አዎ አዎ አዎ ኔትወርክ ይሆናል የሚቆራረጠው
ይሰማል ደንበኛችን ይሰማል ይሰማል አይሰማም እናንተ ጋር
መስመር ላይ ነው አዎ መስመር ላይ ነኝ ወይ የተሰማኝ ስላልሆነ ተመልሼ